ሄሎ
ሄሎ ሰላም ነው ሰላም፣ እንዴት ነሽ?
አለን ናቸው። ሰላም ነው።
አለን።
እንዴት ሆነ ብላችሁ የማሽን ነገር
የትኛው
ከስታንዳርድ ኮሌጅ ነበር የምደውለው። memory አልመጣም።
አልመጣም
ያው ሰኔ ወር ላይ ላይ መጣ ነው ማለት ነው።
እ
ሰኔ ወር ላይ ላይ ደርስ ነው።
አላወኩም። እማዬ የተነገረን ነገር ይሄን ያህል ተብሎ የለም። እንዲሁ እየደወልሽ check ታደርጊናለሽ። የትኛው ማሽን ነው ያልኩሽን?
እ ዜሮ ዜሮ PMA ዜሮ ዜሮ ሀያ አምስት ሀምሳ ሚል
PM
ዜሮ ሀያ- ዜሮ እ PMA ዜሮ ዜሮ ሀያ አምስት ሀምሳ
ሀያ አምስት ሀምሳ አምስት PMA ዜሮ ዜሮ ሀያ ሀምሳ አምስት ነው።
ሀያ ሀምሳ አምስት ነው።
ሀምሳ አምስት አዎ።
እ አልመጣም memory
ስለዚህ በወር ላይ እ, ይመጣል እንደዚህ- የሚባል ነገር አለ።
እኔ እንጃ። እንደዚህ እየደወልሽ check አድርጊንማ።
አይ በቃ እንግዲህ ያው manual እ, መቁረጣችን ነው እንግዲህ አዎ፣ ከመጣው እጅ በእጅ።
ከመጣ okay።
እናንተ ወዲያውኑ ስለ ትደውሉልን ስለነበረ ምንም ችግር የለው።
አዎ፣ እኛም አልመጣለንም እጃችን ላይ። አንቺም እንዲህ እየደወልሽ በአስራ አምስት ቀን አንዴ ወይ በሳምንት check አድርጊ።
እሺ በቃ እሺ እሺ